ስለ ሚዲያ ኢትዮጵያ የደንኝ እባክዎትን ልርዳዎት?
አቤት አቤት አሎ አይሰማም?
አሎ አዎ አቤት ይኸውልሽ እሺ እዚህ ለጋራ አካባቢ ባንኩ ጋር ነበረ እና እ፣ በቃ እየሰራንበት እያለ ቁርጥ አለ በረዶ እንደመያዝ ነገር ብራፍ እህ፣ እሺ እሺ እሺ የት አካባቢ ነው ያለው?
ባንኩ ይሄ እ፣ ፊንፊኔ ባንክ ያለ አለ አይደል?
ለገሃር ፊንፊኔ አ ለጋር ፊንፊኔ ባንክ እሱ ፊት ለፊት
ፊንፊኔ ባንክ።
ፊት ለፊት
እሺ እንድመዘግብለት አቦ- ሲነገሩትን ወይ ቢጃ ሄዶትን ይንገሩኝ።
ሶስት ዜሮ
ሶ ዜሮ አራት ሰላሳ ሶስት
አራት ሰላሳ ሶስት ዜሮ አንድ ሰላሳ አራት
ዜሮ አንድ ሰላሳ አራት እሺ እባክዎት ያ።
መስመር ላይ ይጠብቁኝ። ሌሎች እሺ እባክሽን
ሙሉ ስሞትን ይንገሩኝ እስከዛ።
እ፣ ይ- እ፣ ይሄ ነንበሩ ስም ነው ወይስ የራሴን አይ የደዋዩን
የደዋይ ወልደሽ ረጋ
ብዙ ጊዜ ይገኛሉ አይደለ?
አዎ ለጋለመ አለኝ እዛው ነኝ ያለሁት አዎ ማን አሉኝ?
እ እ ማን ነበር ያሉኝ ስሞትን?
ወልዴ
ወልዴ ሽረጋ ወልዴ ሽረጋ
አሁን በደወሉ ስልክ ለመዝገብ ወይስ ሌላ?
አዎ አዎ በዚህ ስልክ
አሁን እያወረደ ስራ አይደለም።
አቋርጬ ነው እ እ?
እያወረደ ነው?
እያወረደ አይደለም አዎ
የድርጅቱ ስም ምንድን ነው የሚባለው?
ወልዴ ወልዴ ቤት ነው የምባለው በስም
ባርና ሬስቶራንት ወይስ ግሮሰሪ?
አዎ አዎ ባርና ሬስቶራንት
በነገሩኝ TIN ነበር እ እ እ እ በነገሩኝ TIN ነበር ሊወጣልኝ አልቻለም፣ ላገኝ አልቻልኩም።
እንዴት ሲሆን እንግዲህ ይሄው ምናልባት ነው ሲል ነበሩ ሶስት ዜሮ አርባ ሶስት ሰላሳ
አዎ ሶስት ዜሮ አራት ሰላሳ ሶስት ማለት ነው ሶስት ዜሮ አራት ሰላሳ ሶስት ዜሮ አንድ ሰላሳ አራት
BGI የተመዘገቡበትን ስልክ ያስታውሱታል? ያውቁታል?
እ?
BGI የተመዘገቡበትን ስልክ ያውቃ- ያስታውሱታል?
የዛን ሰዓት አዎ በዛ ሰዓት እስቲ እስቲ አንድ ትሞክሪ 24 93 12 09 11 ዜሮ ዘጠኝ አስራ አንድ 24
ሀያ አራት
93 12 ሰላሳ ሶስት አስራ ሁለት
አዎ 93 12
ሌሎች እሺ
መስመር ላይ ነው ደንበኛችን አለው በቁጥር ማግኘት አልቻልኩም፣ ግን በአድራሻ እመዘግብልዎታለሁ። በአድራሻው ለጋር ፊንፊኔ ባንክ ፊት ለፊት አይደል ማለት?
ፊት ለፊት አዎ ወልድ ቤት
እሺ፣ በቃ በአድራሻው ስለመዘገብኩለት በአድራሻዎት ይመጣሉ።
እሺ እባክሽን ስራ አቋርጠናል
እሺ፣ አሁን በተቻለ።
መዝግቤልዎታለሁ፣ አስተላልፋለሁ ወደ ጥገና እሺ።
ክፍሎች።
እሺ ሌላ ምረጣት ነገር አለ?
እ እ አይ በቃ ይኸው ነው እዚህ ላይ ብቻ urgent ፈጠን በል ሰው በቃ ሰው ቁጭ ብሎ ሰው ደግሞ ይነቁርሻል ዝም ብሎ
እሺ፣ urgent እንደሆነ አስተላልፍልዎታለሁ።
እሺ እሺ ለደወሉ እናመሰግናለን። አገልግሎት ላይ ለተመሰግናለን።
እሺ መልካም